hello
ው ጤና ይስጥልኝ ቤስት ቤት
ሰላም ነው።
እግዚአብሔር ይመስገን። እንዴት ነው?
ስለ አንድ አመልክተን ነበር የሆነ ብር ተይዞብን አልመለሳችሁልንም።
እ ምን ነበረ? deposit ነው?
አዎ መቼ ነው?
ከትላንት ወዲያ ነው።
እሺ ቴሌግራም ላይ ዲፖ- ሲቢኢ ነው አይደለ? ከሲቢኢ አዎ አዎ ልከናል። ትላንት ላኩ ተብለን ልከናል።
እስኪ ማን ነው ቴሌግራም ላይ ስምህ?
ቴሌግራም እህ እህ።
ስሜ ማለት
ስምህን አንዴ ንገረኝና ሌለ በአንዴማ እያየሁልሽ ነው እያየሁ ነው።
እሺ አባቴ
ሀፒ የሚል ሀፒ ሀፒ አዎ
Happy ኤልዲ ነው Happy ማን
ሀፒ አብዱሰላም ሀፒ አብዱሰላም እሺ ለእንትን ለቻፓ inform አድርጌልሃለሁ አድርጌልህ ነበር እና እሺ አንዴ ቤስት ቤት ቁጥርህን ልከህልኛል
አዎ አይ ይለቃል። ትላንትም እንደዚህ ናቸው፣ ዛሬም እንደዚህ አዎ ሲቢኢ system fail አድርጎባቸው ነው እና እንዲስተካከል ይስተካከላል ልከንላቸዋል እና ድጋሚ inform አደርግልሃለሁ
አርጊ ደነሽ ነው ከቴክስቱ በታች የላክልኝ ቤስት ቤት ቁጥር ነው
ከቴክስቱ በታች ራሱ ሰላሳ ዘጠና አምስት ዘጠና አምስት ዘጠና አምስት አዎ ዘጠና የ የ የሲቢኢ አካውንቴ ነው
አንዴ ቁጥርህን አስተካክለህ ላክልኝ እ እዚህ ጋር የላክልኝ ቁጥር
የሲቢዩ
አስራ አስራ ሁለት ዲጂት ነው የላክልኝ
የሲቢዩ ነው አይደለ?
የሲቢኢውንም ቤት ቤት ነበር እሺ ቁጥርህንም አንዴ ደግመህ ላክልኝ ሰላሳ የላኩልሽ ነው ዘጠና አምስት ዘጠና አምስት ዜሮ ዘጠኝ
የመ- መጀመሪያ የቤስት ቤቱን ላክልኝ ቤስት ቤት ብለህ ከዛ ደግሞ እ?
ሲቢኢ number ብለህ ደግሞ ሲቢኢ ላክልኝ
እሺ ልካለሁ። እሺ አንድ ሺህ ብር ነው አይደለ? hello hello
ወይ የላክልኝ ነው አዎ አዎ የሲቢኢ ነበር ያልሽ እንትን ትንሽ ያው
hello ዝጋና ላክልኝ እሺ እያወራክ ላይሰራልህ ይችላል data አዎ እንደዛ ነብኝ ነው።
አዎ ዝጋና ላክልኝ ይኸው እዚህ ጋር ማውራት እናወራለን
እሺ እሺ አመሰግናለሁ